የማንተን ያማንተ አየ ብትበዛብኝ ወዴት ነው መዋያ ፈራሁኝ እንጂ አለኝ አይን በስቶ ብቃ ሽሽግ በልልኝ አይን በስቶ ብቃል ሽሽግ በልልኝ ፍቅር ክራባት አርገሃል ፍቅር ብለው አወሩልኝ ፍቅር ከአንገቷ ያስንቅብ ፍቅር አውልቀው በሉልኝ ፍቅር የብርቄት አሰራ ፍቅር ይልቃል መንደሩ ፍቅር ይልቅ ያንተ ገላ ፍቅርን አይሆንም ወይ ጥሩ ከእግር እስከ ራስህ እንዳሳየሃቸው ዓይንህን ጥርስህን ግድ የለም በላቸው። ልየው ያሉ እንደሆን በለመደ ዓይናቸው ልብህን አደራ የእሷ ነው በላቸው ልብህን አደራ የእሷ ነው በላቸው ፍቅር አይና የከለከለ ፍቅር ያየ ሰው ይመኛል ፍቅር የኔ መሆን ፍቅር ማን ይረዳልኛል ፍቅር እዛም እዛም አትበል ፍቅር ፍርሃት አደረብህ ፍቅር ልብህን መርምረው ፍቅርን እንዳገኙብኝ ምን ነው እግራ ወጣ እንዴት ፈረደብኝ ያማንተን ያም አንተን አየ ብትበዛብኝ ወዴት ነው መዋያ ፈራሁኝ እንጂ አለኝ አይን በስቶ ብቃ ሽሽግ በልልኝ አይን በስቶ ብቃ ላኩብኝ ሽሽግ በልልኝ
Thank you.
ጥርስ ሆነ ፍቅር ግድ የለም በላቸው ፍቅር ልዩ ያሉ እንደሆነ ፍቅር ባለመደ ናቸው ፍቅር ልብ ከሆነ አደራ ፍቅር እሷ ነው በላቸው ፍቅር ልብ ከሆነ አደራ ፍቅር እሷ ነው በላቸው ፍቅር ልብ ከሆነ አደራ ፍቅር እሷ ነው በላቸው ፍቅር ልብ ከሆነ አደራ ፍቅር እሷ ነው በላቸው